ጤና ይስጥልኝ። ልጅ ኢትዮጵያ የደመኛ ማክሰም ልርዳው
እንትን የጊዮርጊሷ ማሽኗ እንትኖች agitator ዋ እንትን አላረጋለች እሷን እንዳስተካክሉ ይፈልጉ ነበር
የሲሊንደሩ ነው
እህ የሲሊንደሩ ነው ያለኝ ደንበኛችን የ draft ማሽን የድራፍት ማሽን የድራፍት ማሽኑ አ የቱ ጋር ያለችው ናት የተበላሸች?
እቺ agitator ዋ የምትከረ- የምትሽከረከረው አለች አይደለ? ውሃ ወደ ላይ ወደ ላይ ውሃ ልካ ውሃ circulate የምታረግ አሃ እሺ እሺ ደንበኛችን እዛ ያስገብሎታል። የ BGI ID ውን ያውቁታል ነው ይሉኛል።
እህ የ BGI ID
ID ው አዎ አስራ ስድስት ሁለት ሀምሳ አራት ID ው ማለት ማለት የትኛው ነበረ? ይቅር ሲዲ
ይሄ በስልኮት text ልከን ነበር።
አዎ አዎ እውነት ነው።
የትኛው ነው?
ምን በሚል BGI በሚል ነበር አይደል? ይላካችሁ BGI በሚል አዎ። ካላገኙ ችግር የለውም። TIN number ኡን የሚገርም
number ኡ። እሺ ቆይ እንትን ID ዋ ልንገርሽ፣ እሺ እሺ እሺ ንገሩት።
አርባ ሶስት ሰማንያ ሶስት አርባ ሶስት ሰማንያ ሶስት ዜሮ አምስት ዜሮ አምስት እሺ መስመር ላይ ጠብቁኝ። አንድ ጊዜ እየፈለኩለት ነው። ብርቱካን ግሮሰሪ ነው የእርሱ? ብርቱካን ግሮሰሪ።
አዎ አዎ እሺ ደንበኛችን መዘግብለታለሁ።
እንትን ነው ሀና ጤና ጣቢያው ጋር ነው። ሀና ጤና ጣቢያው ፊት ለፊት
እሺ ሙሉ ስሞትን ዋና ማለት ይነግሩኛል?
የ- ደንበኛችን እ? እ?
ሙሉ ስሞትን ይነግሩኛል? ለመዝግብለው እሺ ዘላለም አንበሴ
ዘላለም ወንባቸው አንበሴ አንበሴ አንበሴ። እሺ አዎ እንትኑ ቦታው እ፣ ሳሪስ ሀና ማርያም እ፣ ወረዳ አስራ አንድ ጤና ጣቢያ ፊት ለፊት እሺ ሳሪስ አና ማርያም ወረዳ
ወረዳ አስራ አንድ ጤና ጣቢያ ፊት ለፊት እሺ ደንበኞቹ እየመዘገብኩ ነው። ስልክ ቁጥር በየትኛው ላይ ያዝ? በዚህ በደወሉበት አዎ አዎ በእኔ ያዝ ዜሮ ዘጠኝ አስራ ሶስት እሺ ኢንሻአላህ። ስለዚህ ድራፍት ማሽኑ አሁን አያቀዘቅዝም ማለት ነው ደንበኛ?
አለ እ፣ እንትን ይሄ ወደ cobra ው እ፣ ውሃ ቀዝቃዛ ውሃ ይልካል እና እንደገና ደግሞ ተመልሶ ይመጣል እና ያ system ኡ አይሰራም።
አሀ ወደ እንትን የሚሄደው አይ- አይሰራም፣ አይሄድም። ውሃው እየሄደ አይደለም ነው አዎ ውሃ circulate ያደርጋል። ውሃ ቀዝቃዛ ውሃ አሁን?
ወደ cobra ው ወደ ላይ ልኮ እንደገና ይወርዳል እና ድራፍቱ እንዳይሞቅ የሚያደርገው system አዎ ማለት ነው።
አዎ እሱ system እየሰራልኝ አይደለም።
እሱ እየሰራ አይደለም። እሺ አዎ።
እንግዲህ ሳለ ደንበኛችን ለሚመለከተው ክፍል አስተላልፋለሁ።
እሺ፣ እሺ።
ሌላ የምረዳዎት ነገር አለ?
አይ በቃ ይሄን ነው ይሄን ነው።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳቦች ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን።
እሺ እኔም አመሰግናለሁ።